ሌሎች የሚሰለም ቤት ቤት
ቦነስ ለማስለቀቅ ነበር።
ለማስለቀቅ እሺ፣ ከአስር ኮድ ንገረኝ።
አስር
አስር አስራ ስምንት እሺ፣ ስልሳ አምስት እሺ፣ አስር
እሺ። ተስተካክሏል። አሁን ትኬቱ እሺ፣ check አድርገው
እ ተስተካክሏል። ታ- አልታረመም ነበር ነው አይደል ጥያቄ?
አዎ።
በቃ ይኸው ተስተካክሏል።
ስንት ሰጡኝ?
አይ በእውነት የለውም
ቦነስ የለውም።
አ፣ ማለት ሁለት ጨዋታ void ሆኖብሃል፣ አንድ ጨዋታ ደግሞ lost ነው።
አመሰግናለሁ።
ችግር የለውም።